ሄሎ ወይ ሀሶ ይክለኝ ኧረ ስልኩ ምንድን ነው እየሰራ አይደለም እኮ
connection ይሆናላ። እሺ ምንድን ነው እየቆጠረ connection አለ እንዴ? ስልሳ አሁን አስራ ስምንት ሳይቋረጥም ስልሳ አስራ ንገረኝ።
ስምንት ስልሳ ስልሳ አስራ ስምንት አስራ ስምንት አዎ ፊኒክስ አካባቢ ከየት ወዴት ነው?
ከአምሮኝ ወደ ፊኒክስ ዋጃ ምናምን ነገር
ኪሎ ሜትሩ ስመጣለን እና ታዲያ አልለካም ነበረ ስልክ አይሰራም ከምትል ከማለት በፊት ለክተ ልክ ካልሆነ ብታስጨንቅ ይሻላል። ይሄ ልክ ለሆነ order ነው። እንደዚህ ኡ እያልክ ይባለው ካልሆነ ይቀራል።
አዎ እሱማ ይቀራል አይጨመር ቻው